ጤና ይስጥልኝ። አሪፍ ቤ ሎዛ ነኝ። እባክዎን ልርዳው?
አሁን ደውዬ ነበር እና እሺ ከውድስ ኦርት ዊዝድሮ አድርጌ እሺ ስክሪን ሻት አንስተህ በዚህ ስልክ ላክ ብላኝ እሺ።
ዘጠኝ ዘጠና ሁለት ምናምን አዎ።
ልክ ያለሁ ልክ እሺ፣ ያለሁ ደም- እሺ ደምኛችን ሙሉ ስሞትን ማን ልበል?
ያሬድ አለሙ
እሺ ደምኛችን ያየሁልዎት ነው። ደንበኛችን መስመር ላይ ያሉ ደንበኛችን መስመር ላይ ያሉ አዎ አዎ አዎ።
እሺ ይቅርታ ስላስጠበቅኩት አግኝተነዋል። ወደ ባለሙያዎች እናስተላ- አስተላልፈንልዎታል።
እሺ እሺ እሺ እሺ እሺ ደንበኛችን መልካም ቀን ይሁንልዎ።